hello ናሲብ እንዴት አደርክ?
ደህና እግዜር ይመስገን። እንዴት ነሽ?
አለው። እሺ ምንድን ነው ወጥቷል ያሉ?
አዎ ወደ ገርጂ የሚሄድ ስድስት ኪሎ ሜትር ከሰሚት ወጥቷል አሉ። የዛ ብሮኒ
ምንድ- ምንድን ነው የወጣው? ሌላ driver ይዞት ወጥቷል ነው ምግቡን?
አዎ ሌ- አሁን መጥተው ወሰዱት ምናምን አሉኝ።
እዛው ነው ያለኸው አንተ?
እኔ ወጥቼ አሁን እዛው የምንጠብቅበት ቦታ ቁጭ ብዬ እያሳወቅኩ አሳውቂያለሁ።
ብራውኒ ብራውኒ ነው ያለኸው አሁን አንተ?
አይደለሁም አይደለሁም እሺ በቃ ቦት ላይ አሳውቀሃለሁ።
አሳውቂያለሁ፣ ግን እስካሁን አልወጣልኝም።
እሺ እኮ አሳውቀሃለሁ ላጣራና እሺ